ሚስት ቤት
እንትን ዊዝድሮ ብዬ ነበረ ማታ ወደ ሶሌብር እሺ ግን አልገባልኝም እስካሁን።
ስንት ብር ነው?
ሶስት መቶ ሀያ ብር
እሺ አንዴ ቤስት ቤት ቁጥርን ትሰጠኛለህ?
እ፣ ማ- የስልክ ቁጥሬን ዜሮ ዘጠኝ አስራ አንድ ጮትበት ነው ዜሮ ዘጠኝ አስራ አንድ እሺ ሀምሳ ስምንት እህ አስራ ሰባት እህ ስልሳ ስድስት ስልሳ ስምንት አስራ ሰባት ስልሳ ስልሳ ስድስት ስድስት አ፣ ሶስት መቶ ሰባ ብር
ሶስት መቶ ሀያ ብር
እሺ አንዴ ቆይ። ዜሮ ዘጠኝ አስራ አንድ ስልሳ ስምንት አስራ ሰባት ስልሳ ስድስት ሀምሳ ስምንት ዜሮ ዘጠኝ አስራ አንድ ሀምሳ ስምንት እሺ አስራ ሰባት ስልሳ ስድስት
እሺ አፕሩቭ ተደርጎልሃል። አንዴ አባትን ጠብቃቸው እሺ እስኪያስገቡልህ።
እሺ እሺ ስለ ደወልክ እናመሰግናለን። መልካም ቀን።
ታንኪዩ መልካም ቀን እሺ አሜን።